ጤና ይስጥልኝ። hello hello። አቤት። አይሰማም? አሁን ይሰማል። እንዴት ነሽ?
እግዚአብሔር ይመስገን።
ድሬዳዋ ነው የምደውለው።
እሺ። ቦታ ቦታ- ለማስያዝ ነው stand up comedy።
አዎ። እና ዋጋውን ለማወቅ ነበር።
እ፣ ዋጋ መደበኛ 300 ብር፣ VIP 500 ብር፣ ለተማሪዎች 200 ብር።
በምንድን ነው የሚከፈለው?
እ፣ ክፍያውን transfer ማድረግም ይቻላል፣ እዛው መጥተው በ cash መክፈልም ይቻላል። ነገ ከጠዋት ጀምሮ ትኬቱን እዛው በቦታው ያገኛሉ። እ፣ okay።
መክፈል ይቻላል እዛው መጥቶ ወይም ደግሞ account ልከንልዎ transfer ማድረግ ይችላሉ።
በቃ እንደዛ አሁን ከሆነ ያው እዛ ሳፍታ ከያዙ።
በቃ እሺ፣ ቦ- በሶስት መቶ ብሩ እንዲያዝልኝ ነው።
እሺ ስሞትን ማን ልበል ፍጹም መላኩ
እሺ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ ሰላሳ ሰባት
ሰላሳ ሰባት ሀምሳ አንድ
ሃምሳ አንድ ስልሳ ስምንት
እሺ ሰማንያ ሁለት
ሰማንያ ሁለት እሺ መደበኛ ይሁንልዎት። ለስንት ሰው ነው ቦታ የሚያስይዙት?
ለአንድ ሰው
እሺ አ
እ፣ ስለዚህ ፕሮግራሙ አስራ አንድ ሰዓት ነው የሚጀምረው። ከዛ ቀደም ብለው መጥተው ትኬት መውሰድ ይችላሉ።
እሺ፣ አመሰግናለሁ የኔ ቆንጆ።
እሺ እናመሰግናለን። መልካም ቀን።
በጣም